ያዝኩት አልኩ እየቆጠረ ነው።
hello በለው hello
hello ምንድን ነው የምትለው?
እንዴ
hello
አምሳ አንድ ሰላሳ አንድ
አስናቀ አስናቀ ላይ አድርግ። አምሳ አንድ ሰላሳ አንድ ብር የለኝም።
እንደዛ ማድረግ አንችልም። እሺ ወይ ደግሞ ይውጣልኝ ማለት ትችላለህ። አቁመናል። እንደዛ hello hello አሳይ ማድረግ hello።
አቁመናል። hello ወይ እሺ ሀምሳ ስልሳ ሁለት እና ሰሚት ሀያ ሜትር ብላ ነው የሞላችው።
እንዴ ስንት አልከኝ?
ሀምሳ ስልሳ ሁለት
አነስነ
ኧረ በዳለኝ ያለችው ግን ሰባ ሁለት ነው ያለችው።
እሺ እሱን አስጠይቅልሃለሁ። ያን ግን assign ማድረግ አቁመናል። እሺ
ከሰ- ይሄንን customer ዋን ፊልም ያለ
አንድ ሲል customer ዋን ጠይቅና የሚጨመረው ነገር ካለ ጨምሪ።
እሺ እሺ። ረመዳን እሺ ማን ነሽ ግን አላወኩሽም።
ፍቅር ነኝ።
እሺ በቃ ፍቅር order ኡንም እሺ አውጪልኝ።
የት አለ ያኛውን? ለምንድን ነው የሚልክ?
እ?
ለማ ሀምሳ አንድ ሰላሳ አንድ አዎ
ለምንድን ነው የሚወጣልህ?
ብር አላስኩም።
cash የለህም?
አዎ በአንዴ ጠብቀኝ። እሺ ጠብቀኝ፣ እንዳትዘጋው።
አንተ ባሪ ጨርሰና እኔ ስንት ቀን ነው የምጨርሰው?
እኔ ምንድን ነው የምትለኝ? የማን ስልክ?
hello ለማ ይወጣልሃል አይደል?
እሺ የኔን hello?
ቅድስ እ፣ ፍቅር check አድርግልኝ በእናትሽ።
እሺ ረመዳን ያንተ ይርክ ነው።
አንተ ሰራው